ነው። ጤና ይስጥልኝ። ንኪም ነው የምንለበት ጤና ይስጥልኝ።
አብሮ ይስጥልኝ።
ትኬት ለመግዛት ነበረ በነገ stand-up comedy ነው አዎ
ትኬቱ ከዚህ ሆነ የሚሸጠው ግን ከዚህ ወረፋ መያዝ አለበት። እባክዎት ስምዎትን ይንገሩኝ።
ቢኒያም አበራ ሁለት ትኬት ነው የፈለግኩት።
ማን አሉኝ?
ሁለት ትኬት ነው ቢኒያም አበራ እና ሮዚና ታሪኩ።
እሺ
በር ላይ ነው ትኬት የሚሸጠው።
አዎ ስልክ ቁጥር
ዜሮ ዘጠኝ አስራ አንድ አስራ አንድ ሰላሳ ሶስት እሺ አስራ ሰባት ሀምሳ ሁለት
ስንት የማታ ሁለት ሰዓቱን ነው የቀን ስምንት ሰዓት የሚፈልጉ ስምንት ሰዓት ሁለት ትኬት ሁለት ሰው እሺ ስለ ደወሉ እናመሰግናለን። መልካም ሌሊት ይሁንልዎት። ተመዝግበዋል። ነገ እዚህ ነገ- ትኬት አስቀድሞ ይምጡ። አዎ CMC ሚካኤል Economic Association ህንጻ ስንት ሰዓት ልምጣ?
እ፣ አስቀድሞ ቲኬት ለመውሰድ አስቀድሞ ይምጡ።
ሰባት ሰዓት ምናምን ማለት ነው።
አዎ
እሺ thank you እሺ፣ ቻው። ደህና ይደሩ።